Hello. Hello.
ሄሎ ሄሎ ይሰማል?
አቤት ይሰማኛል እሺ ከቤት ስቤት ነበረ
አዎ እ፣ ዳዊት አሶሳ ደውሎልን ነበር እና አዎ invalid amount እያለ ነበር።
አዎ ምንድን ነው withdraw ነው deposit ማድረግ የፈለግከው?
እ፣ ሁሉም አይሰራልኝም ለእኔ deposit ም withdraw ም ታረቅ አይሰራም withdraw balance ላይ የለም account ላይ።
no no አይ ከትናንትና አሁን በተደጋጋሚ ሳደርግም አይሰራም ነበሩ
እሺ አሁንም deposit ታደረገ deposit ሳረግም እምቢ አለኝ invalid amount ይላል። deposit ታደረገ።
አ እንደዛ ነው የሚለው ስንት ብር ነው የሞከርከው?
ሁለት ሺህ አምስት መቶ
እሺ በቃ upgrade እናደርግላለን። ትንሽ ጠብቅ።
እሺ